ቁልቢ ጤና ይስጥልኝ Best Bet ቃል ኪዳን ነኝ ምን ልርዳዎ
ትኬት ቆርጬ ነበር እና በአንድ ጨዋታ ነበር የወደቀው። cashback አልተመለሰልኝም።
እሺ cashier code ኡን ይንገሩኝ
ካ- በኦንላይን ነው የቆረጥኩት።
እኮ እሺ ticket ID ወይ cashier code ኡን ይንገሩኝ okay ticket ID ው BB
እሺ
OF
እሺ ሀያ አንድ እሺ
አራት ሀያ አራት
አራት ሀያ አራት እሺ EA
እሺ
ዘጠና ዘጠኝ እሺ
ኢ
ኢ ዘጠኝ አስራ ሰባት እሺ
DA ስድስት EA ስድስት እሺ O የሚለው ዜሮ ነች። ምን አይገኝ። በቃ እሺ cashier code ኡን አይተው ይነግሩኛል።
cashier code
እሺ cashier code ኡን አይተው ይንገሩኝ።
ይህ አስራ ሶስት ሀምሳ ስድስት
አስራ ሶስት ሀምሳ ስድስት ሰላሳ ዘጠኝ አስራ ስድስት
ዜሮ አሁን ይህ ሴት አይደለም። ሄሎ ወይ እሺ አንድ postpone የሆነ ጨዋታ አለው ሀያ አራት ሰዓት ሲሞላ ይታረማል። ሌላው ታርሟል። እሺ መልካም ቀን።